ሀሎ ሀሎ፣ ጤና ይስጥልን።
ምን ጤና አለ?
ማን ልበል? ከየት ነው?
ስማ እሺ።
ማሽኑ እኮ አልሰራም እ?
እም? እግዚአብሔርን መድኃኒዓለም ምን አሉ?
በቃ አልችልም ብለው ቆመው እኮ ነቃቅለው ሄዱ።
ይ- ቆመው ይተያያሉ እኮ እንትን ብለው።
አንችልም ብለው ነቃቅለው ሄዱ።
አረ በክርስቶስ የልዩም ሌላ ከኝ- ከነሱ ውጭ ማንም የለም።
ማነው እነሱ ናቸው በቃ ብቸኛ
ወይኔ ወይኔ ወይኔ ዳኙ ገላግለን። እኔ እንጃ ይሄ በጣም ከባድ አሁን አንተ ያለህበትን ነገር እኔ ያለሁበት ይሄ confirm confirm አድርጌ banner badge ጥሪ ካርድ ከብርሃን መንክር ዋሴ ጋር በመሆን እያሳለጥን ነው ነው እሺ እንትንስ ምን name plate ኡንስ name plate ንም እንደዛው ከኤልሳ አሰፋ እ ምናምን ሆነን ተያይዘን እስከ አስራ አንድ ሰዓት ትጨርሰዋለህ ብዬ አስባለሁ።
አ- አ- አቆይ አዎ አዎ በቃ እደ- አሁን እደውል።
ኃይሌ ይሄኛውን እኔ እሳት ላይ ነኝ ያለሁት።
በቃ በርቺ ወደፊት እሺ አሜን።
ወደፊት ወደፊት እሺ